ሄሎ Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እ፣ እንትን ማሽን ሰጥቼ ነበረ ለ service እና እ፣ አመታዊ ሪፖርት አላወጣውም። ያጠፋዋል እንደ service ሲደረግ አያወጣም አያጠፋም።
አያጠፋም አይደለም? ምንም ነገር አይጎለውም።
ምንም ነገር አይጎለውም።
እሺ አመሰግናለሁ።
እድሳት አሳድሰሽ ነው?
አዎ service ሰጥቼ ነበር ሰኞ ዕለት እና የሚያጠፋ መስሎኝ ነው።
አይ አያጠፋም።
እሺ፣ ክፈቺው እና support ከፈለግሽ support አደርግሻለሁ የምትፈልጊውን summary ለማውጣት።
እሺ። ግን እናንተ ጋር ነው ማሽኑ ገና ያለው እኮ አልወሰድሽው?
አልወሰድኩም። ሰኞ ዕለት ነበር የሰጠሁት።
አይ አይጠፋም አይጠፋም እማዬ።
እሺ፣ እሺ፣ እሺ እናት።
አመሰግናለሁ።
እሺ Hello